የሚፈልገው ስልክ ነው።
ጤና ይስጥልኝ። አሪፍ ቤሎዛ ነኝ። እባክዎ ምን ልርዳው? ጤና ይስጥልኝ።
ብር ቀደም ኮድ ላክልኝ ብለሽ ነበር።
ምን አሉኝ? ደንበኛችን ድምጾት ተቆራረጠ።
ቀደም አሪፍ ቤት ወስድሮ ሳደርግ ብር ይዞብኝ ነበር።
እሺ
እዛ ደውዬላችሁ ወይ- እንትኑን screenshot አድርገሽ ላክልኝ በቴሌግራም ብላ ቁጥሩን ሰጥታ ልኬላት ነበር።
እሺ፣
አሁን እንዴት ነው ልል ነው ደግሞ ስሞትን ማን ልበል ደንበኛችን
የቴሌግራሙ
እ፣ የእርሶ ስም ሙሉ ስሞት?
ቃል ኪዳን ተዋበን ነዋይ
አዎ፣ screenshot ቱን ልከዋል ቴሌግራም ላይ ደንበኛችን።
አ
እሺ፣ እ፣ የቴሌግራም ስሞት ማን ይባላል?
ዳግም ብርሃን
እሺ ደንበኛችን፣ የ betting site ቱን ስም የመን betting ነበር ያሉኝ።
ዘመን
ዘመን betting ነው ያሉኝ።
አ
እሺ እሺ ደንበኛችን ወደሚመለከተው አካል አስተላልፍ ይሎታለሁ። ከለባ- ከባለሙያዎች ምላሽ ባገኘን ሰዓት እኛ ደውለን እናሳውቆታለን።
እሺ እሺ እሺ መልካም ቀን ይሁንልዎ።